hello ሰላም ጤና ይስጥልን። ችፕችፕ hello ችፕችፕ ነው።
አዎ ነው።
order አድርገን ነበር። ከ order ኣችን ላይ ግን ሀያ ኪሎ ሽንኩርት አላካችሁም። ድንችና ካሮት ብቻ ነው የላካችሁት።
okay፣ እስኪ ቁጥሬን ንገሩኝ።
ዜሮ ዘጠኝ አስራ አንድ አስራ አንድ አርባ ስድስት እሺ
አስራ ሁለት ሀምሳ ስምንት አስራ ሁለት ሀምሳ ስምንት አና በሚለው አዎ
ሽንኩርቱን አልተቀበሉም።
አዎ ያው አሉ ልጆቹም አልተሰጠንም አሉ። ካሮትና ድንች ብቻ ነው የሰጡኝ። ደግሞ በእናትሽ ነገ ደግሞ ለክርስትና ብዬ ለሰው order ያደረኩት ነበረ አዎ፣ driver ኡ የለም አሁን አለ።
አለ
አዎ፣ እስኪ ያገናኙኝ።
ሄዳ ወደዛ ደግሞ ሄዳ ፒካፑን ነው የያዘው። ቀዩ ልጅ ነው አዎ፣ ተጭኖሉታል፣ ወጥቶሉታል። ያናግሩት በደንብ
እ እዚህ እሱ ይዞት እንደወጣ ነው የሚያሳየኝ። ያናግሩት።
አልወጣም እያለ እኮ ነው። ታዲያ እኔ ስልኩን አውቀው አልፎ ሄደ እኮ።
ሄደን
አዎ እናንተ ጋር ነው እያለች ነው። ይዘታችኋል ሚዛና እንዴ እሺ ሌላ ቦታ ላይ አደርስ ሄዷል። እመጣለሁ ብሎ እመጣለሁ አገናኝሻለሁ።
ብሎ እሺ፣ አዎ አለዛ ደዊና ንገሪው።
ያው እሱ ጋር ነው ስላለ እሺ።
እሱ ይዞ ወጥቷል አለች።